hello ጤና ይስጥልን በሽቱ ቤት
ስራ ነው ዳኒ
ዳኒ ነኝ። እሺ ሰላም ነው ዳኒ እንዴት ነህ? ሰላም አለሁ አለሁ ሁሉ ሰላም አለ አለ እግዚአብሔር ይመስገን ሰላም ነው።
እሺ ም- ምን ልርዳ አባ
ዳኒ እንትን ነው ቲኬት እኛ ባስበን ነው እያጫወትን ያለ ነው።
okay okay ደውል ያልኩክ ነህ አሁን አ፣
እሺ okay እንትን ላይ agent ነህ መሰለኝ አይደለ አ፣ customer መስለኝ እኮ በሀያ ተደርጓል የነሱ እና
ኦኬ ሜቢ እንዴት ነው በአስር okay shop ላይ እየቆረጥክ ነው በአስር በአስር ነው የምናጫውተው shop ላይ እኛ እሺ ምንድን ነው ምን ገ- ምን ገጠመ መሰለህ ዛሬ ሁለቱም ሾፕ ላይ እሺ አንድ ቲኬት ሲያ- ሲያዙ ሰ- ሰራተኞች እሺ እ፣ የሚወጣው አንድ ቲኬት ነው በአስር ብር ማለት ነው።
ኦኬ ግን ሲስተም ላይ ቲኬት ላይ normal ገብቼ አየሁትን ያው እነሱ እንትን ያለው ሂሳቡ የሚያሳየው ሌላ ነው፣ እነሱ የሰሩት ደግሞ ሌላ ነው እና እኔ ጋር የሚያሳየው ብር ሌላ ነው። ገብቷል።
ትኬት በቆረጡ ቁጥር ማለት ትኬቱን ኮፒ ያደርገዋል እንዴ ደጋግሞ ያወጣዋል አዎ ኮፒ እያደረገ ሁለት ቲኬት ይሆናል። ግን የሚያወጣው አንድ print የሚሆነው አንድ ነው print የሚሆነው okay ግን አንደኛው ሲወጣ ማያገለግል ነው የሚለው አንደኛው ያ- ያገለግላል፣ አንዱ ያገለግላል፣ የወጣው ሁሉ ያገለግላል።
የማያገለግል ይላል አይደለ አይወጣም፣ እሱ ደግሞ አይወጣም። ኮፒ ሆኖ እዛው ላይ system ላይ ነው የሚቀረው። system ኡ ግን እየደመረ ነው እየጨመረ ማለት ነው።
okay ትኬቱ ላይ አዎ ቲኬቱ ላይ አሁን balance ላይ የሚያሳየው ጨምሮ ነው። ቲኬት ላይ normal detail ገብቼ ሳየው
አሁን እንደ እንዴት ነው ልክ አሁን ለምሳሌ አንድ ትኬ- አንድ ትኬት ቆረጠች አይደለ cashier ዋ አ-